ህዝብ ደውዬ አሁን ደውዬ ነበር አጋጣሚ እና ዲፖዚት ለማድረግ ነበር የደወልኩት።
እሺ
እና
እሺ የሰማው
ስልክ ቁጥር ሰጥታኝ ነበርና ኦርጋናይዜሽን ዳዝናት ኤግዚስት አለ።
የምን የቴሌግራም ነው?
ይህ ኮርስ ነው እንጂ የሰጠች
እኮ